ጤና ይስጥልኝ። ቪዥን ኢትዮጵያ ራሄል ነው የባኮት የምንለበት
ኦክሲጅን ሲሊንደር ፈልገን ነበረ። ሻርና ሬስቶራንት የኦክሲጅን ሲሊንደር ፈልገው ነው።
ሲሊንደር ኦክሲጅን ሲሊንደር
እሺ፣ የቪዥን መለያ ቁጥር ወይም TIN number አለ
እስቲ ቆይ አይሰልከዋለሁ ወይም ደግሞ አሁን በደወልበት ነው ደንበኝነት ያለዎት ወይስ በሌላ ስልክ ቁጥር ነው ልፈልግሎት?
አይ በዚሁ ስልክ በዚህ ነው ደንበኝነት ያለዎት።
ና ሌላም አለ አንዴ መስመር ላይ ጠብቁኝና ልይሎት ልፈልግሎት በዚህ ከሆነ እሺ ወይም ጤና የገብረ ስላሴ በሚለው ጤና የገብረ ስላሴ በሚለው ሻላ ካፌና ሬስቶራንት በዛ ማግኘት ይቻላል። የዚህ ስለሌለ ማለት ነው።
እሺ አሁን በደወልበት ስልክ ቁጥር አይደለም። ሌላ ከሆነ ቁጥሩን ይንገሩኝ። ሌላውን
እሺ ቆይ በቃ ስልክ ልንገርሽ።